Selamat ni papa.
ጥለት ነስትልን አብረሽ ሰለና አባት
የሆነ ሶሻል ሚዲያ ለስልካችን ናቸ የሆነ ሁለት ሺ ምናምን የሚል አባቱ ይላ አንድ ሚሊዮን ብር ሁለት ባንክ ሺህ ስንት?
ይዘጋጃል። እስቲ ልስማው። እዚሁ ላይ በእንትን ላይ ነው ያለው።
እኮ ሁለት ሺህ ስንት ነው ያዩት አባት? ቅርታ ሁለት ሺህ ሰባት ይሁን ሁለት ሺህ ሰባት እሺ፣ ሁለት ሺህ ሰባት አለን አባዱላ
እ ስንት ነው ጠቅላላ ዋጋ?
ሶስት ነጥብ ሶስት
ስንት ነው ያልሽኝ?
ሶስት ነጥብ ሶስት
ሶስት ነጥብ ሶስት አ አዲስ ነው እንዴ?
ምን አሉኝ አባት?
አዲስ ነው እንዴ መኪናው?
እየለጠፈ ነው።
ነው ድርድር የለውም አ- በቃ?
ድርድር ይኖረናል በአካል ሲመጡ።
ካስተር ነው አደባባይ ነው።
አ
እሺ